hello ጤና ይስጥልን። Donkey Tube ነው የጊሻ አራተኛ ሰው መመዝገቢያ ቁጥር።
ለመመዝገብ ፈልጌ ነበር እናት።
እሺ ስሞቱ ማን ልበል?
አና
ሀና ማን?
አለሙ
ስልክ ቁጥር ዜሮ ዘጠኝ ሀያ አራት ይቅርታ አንዴ ዜሮ ዘጠኝ ሀያ አራት ሰማንያ ዘጠኝ እሺ ስልሳ ዜሮ አንድ ስልሳ ዜሮ አንድ ዜሮ
እሺ አድራሻዎት
ኮልፌ አዲስ ከተማ
አዲስ ከተማ እሺ አዲስ ከተማ ልበላ አዎ አዎ
እሺ ማስታወቂያ ምን ላይ ነው ያዩት
YouTube ላይ
okay እሺ በእኛ page ማለት ነው አ
እሺ የ- በአካል ነው መማር የሚፈልጉት ወይስ ኦንላይን ና በአካል ከተመቻቸልኝ በኦክሲጅን ነው ያለሁትኝ እና okay እም፣ አየር ያለው ቦታ ካለ መጥቼ መማር እችላለሁ።
okay እሺ class ኡ የካቲት 25 ነው የሚጀምረው የፊታችን ሰኞ መልካም ለሶስት ወር ነው የሚሆነው በሳምንት ሶስት ቀን ማለት ነው እ፣ የክፍያ መንገዱ አንድ credit hour በሰባት መቶ ሀምሳ ብር ነው አጠቃላይ አስራ አምስት ሺ ሀያ credit hour ነው የምትወስዱት እስከ የካቲት ሀያ አምስት ድረስ ለሚያስገቡ በ credit hour ሁለት መቶ ሀምሳ ብር discount አለን አስር ሺ ብር ማለት ነው አ
አስር ሺ ብር እስከ ሰኞ ድረስ ማለት ነው የካቲት ሀያ አምስት ድረስ ለሚመዘገቡ አስር ሺ ብር ነው እሺ አድራሻችን ሀያት ደራርቱ አደባባይ ተስፉ ሞል ማለት ነው
መልካም
እሺ account ላክሎት እ፣ ላኪልኝ እና እ፣ እና በቃ እንግሊዘኛ ማወቅ የግድ ነው ቋንቋ አይ አይደለም በአማርኛ ነው class ኡ maybe ምናልባት ውስጥ ለው search የምታደርጊ ምናምን ነገር ካልሆነ ሄዳይ ችግር የለው
መልካም እሺ እሺ እናመሰግናለን እሺ እሺ ላኪልኝ